ሄሎ
ሄሎ ሰላም ጤና ይስጥልን አቶ ሀሰን። እግዚአብሔር ይመስገን። ትርሲት ነኝ ከ STEM for Kids ነበር የምደውልልህ። እሺ መሐመድ የኑስና ሀሩን STEM for Kids። እሺ የድርስ ኮምፒውተር programming
እና አላወኩም ለማለት ነው። ቆይ አሁን ትናንትም ከትናንቱ ደም ደውላችኋል። ዛሬ ደግሞ ሌላ ሰው ነው።
ውይ አይደለም፣ ተ- ስልኮ ተደጋጋሚ ስለነበረ ነው። በጣም ይቅርታ። ትናንት ደውለው ነበረ። እሺ እሺ በጣም ምን ይቅርታ።
ልታዘዝ? ምንድን ነው?
አይ እ፣ weekend class እንደምንጀምር አናውን ስላደረገ አዎ፣ ነበረ አውርተናል። ትናንት አንቺ አይደለሽም ሌላ ሰው ነው የደወለው?
maybe ሌላ ሰው ሊሆን ይችላል። አሁን ያልደወልኩልህም ነበረ።
እሺ እሺ በጣም ይቅርታ።
እንጀምራለን። ችግር የለም። ኧረ ችግር የለም።
እሺ